ማርያም ማርያም ልበልሽ ደግሜ ካለሽበት ከመቅደስሽ ቆሜ ስላመንኩኝ በምልጃሽ ጉልበት ስንቴ ዳንኩኝ ከጠላቴ ቀስት ማርያም ማርያም ልበልሽ ደግሜ ካለሽበት ከመቅደስሽ ቆሜ ስላመንኩኝ በምልጃሽ ጉልበት ስንቴ ዳንኩኝ ከጠላቴ ቀስት እየመጣ ይሄዳል ፍጥረት ስምሽ አለ በሁሉ አንደበት ተቆጥረናል በትውልድ ሐረግ ተባረክን ምስጋናሽ ሲያርግ ማርያም ማርያም ልበልሽ ደግሜ ካለሽበት ከመቅደስሽ ቆሜ ስላመንኩኝ በምልጃሽ ጉልበት ስንቴ ዳንኩኝ ከጠላት ቀስት መሰላልነሽ የሎዛ ታምር የነፃነት የህይወት ሀገር ምክንያት አርጎሽ ለህዝቡ መዳን ለሚወዶሽ አቁሟል ኪዳን ማርያም ማርያም ልበልሽ ደግሜ ካለሽበት ከመቅደስሽ ቆሜ ስላመንኩኝ በምልጃሽ ጉልበት ስንቴ ዳንኩኝ ከጠላቴ ቀስት ንጽህናሽ እንከን የሌለበት ምልጃሽ ብርቶ ነፍሳት የዳኑበት ባንቺ ክብር ደምቃለች ጎጆዬ ደስታዬ ነሽ ድንግል መጽናኛዬ ማርያም ማርያም ልበልሽ ደግሜ ካለሽበት ከመቅደስሽ ቆሜ ስላመንኩኝ በምልጃሽ ጉልበት ስንቴ ዳንኩኝ ከጠላቴ ቀስት አድማስ አልፎ ሜዳና ተራራ ልቤ በራ ሊኖር ካንቺ ጋራ ውስጤ ናፍቆሽ እጅግ ዝሏልና ነይ እናቴ አይቼሽ ልጽናና ማርያም ማርያም ልበልሽ ደግሜ ካለሽበት ከመቅደስሽ ቆሜ ስላመንኩኝ በምልጃሽ ጉልበት ስንቴ ዳንኩኝ ከጠላቴ ቀስት ማርያም ማርያም ልበልሽ ደግሜ ካለሽበት ከመቅደስሽ ቆሜ
ሰላማችን ሆይ በዘመናችን ሁሉ ስለረዳህን እናመሰግንሃለን። ክብርና ምስጋና፣ አምልኮትና ውዳሴ ሁልጊዜም ላንተ ይሁን ለዘላለሙ።